ሄለው ሄለው ጤና ይስጥልን።
አብሮ ይስጥልን።
ገረመው አዎ ም፣ ሰላም ነው?
እግዚአብሔር ይመስገን።
ከ We Plus ል ነበር የምደውለው።
እሺ እ፣ ባለፈው We Plus application ላይ ተመዝግባችሁ ነበረ እሺ
እና አሁን የተመዘገቡ account ኦችን active እያደረግን ስለሆነ እሺ system ላይ የሚሞሉ ጥያቄዎችን ለመጠየቅ ነበረ። መጠየቅ እችላለሁ?
ይቻላል።
እሺ፣ አመሰግናለሁ። ምን አገልግሎት ነበረ የምትሰጡት?
እ፣ እኔ ያው የ- አሁን ይጀምራል የተባለው ነው። ገና እየጠበቅን ነው። እንትን የትራንስፖርቱን እም፣ የትራንስፖርት ኦኬ አ- okay፣ የ drivers ትራንስፖርት አ አ- አዎ በቃ እነሱን active እያደረግን ነው። የንግድ ቦታዎችን ነበረ እኔ approve እያደረግክ የነበረው እ፣ okay
ድንገት ነው አንተ ጋር የደወልኩት። next week አንተ ጋር መደወላችን አይቀርም።
እሺ እሺ፣ ስለተመዘገባችሁ እናመሰግናለን። እሺ